ለምን ጾም ላይ እኮ አይደለም የታለ
ሄሎ
ያስተለማሪ ባባ
አ ጤናችን ሰላም ነው እንዴት ነው?
ምን መጣ
ኦኬ እንደዚህ ብድር ፈልጌ መኪና ለመውሰድ ፈልጌ ነበር።
ምናምን
ብድር በብድር መኪና ለመውሰድ ፈልጌ ነበረ።
እሺ ምን አይነት መኪና ነው የሚሰርቁት?
ለእንትን ነበር ለራይድ ፈልጌ ነበረ። እነዚህ ሱዙኪ አይተዘረ
ሱዙኪ
እ አውቶዛር ሲያረ ኤቭሪ ምናምን የሚሉት
ሱዙኪ ኤቭሪ ምን አለን እኮ አለን።
Okay የት ነው ቢሮአችሁ እናትዬ?
እኛ የምንገኘው ፓስተር አለን፣ መስቀል ፍላወር አለን፣ ሜክሲኮ አለን። ሶስት branch አለን።
Okay ፓስተር ምን ጋር ነው ያለው?
ፓስተር አደባባይ ፊት ለፊት ነው። ቁጥር ያዝና ደውለው ይሄዱ። ዜሮ ዘጠኝ አርባ አራት
Okay ቆይ ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
Okay ዜሮ ዜሮ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አዎ።
እሺ እናቴ አመሰግናለሁ።